አበላልሶ ደቡብ
መኪና ፈልጌ ነው።
የት
ድሬዳዋ ጅጅጋ፣ ድሬዳዋ ነው ያለኸው?
ድሬዳዋ ላይ ነው ስራ።
እሺ ቁጥራቸውን ልስጥህ ዛሬ ጅጅጋ። ይሄ የደወልከው ጅጅጋ ነው። የእነሱን ቁጥር ልስጥህና ደውልላቸው። ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት
ዘጠኝ አስራ አምስት ሰባ አራት
ሰባ አራት ነው ሰባ አራት ሰላሳ ሀያ ሰባት እ
ደውዬ ልጠይቃቸው፣
ምን አልከኝ?
ደውዬ ላናግራቸው።
እዩ እዚህ የመርሃባ ስልክ ቁጥር ነው አስራ አምስት ሰባ አራት ሰላሳ ሀያ ሰባት ደውልላቸው።
አይ አንቺ ነበርሽ የቆረጥሽ።
መቼ ዛሬ እኮ እኔ ከ- ለጅጅጋ ነው የቆረጥኩልህ። አ? አዎ እኔ ለጅጅጋ ቆረጥኩልህ። አሁን አንድ አሁን ደግሞ ከድሬዳዋ ወደ ጅጅጋ ነው የፈለከው አዎ ለምን ይባላል? ማለት ነው።
እኮ ከ- ከዛው ነው የሚቆርጡልህ። የእነሱን ቁጥር ነው የሰጠው።
እሺ